አረ አልችኝ ነው አልችኝ ሁለት ነው ሁለት ሺህ ነው ሁለት ሺህ ነው።
ሰላም hello ሰላም ጤና ይስጥልኝ። የማህሌት ስልክ ነው።
አዎ አዎ እ፣ ስልኮትን ፌስቡክ ላይ ነው አስቀምጠውልን የነበረው መረጃ ፈልጋለሁ ብሎ ነበር። ከስቴንፎርድ ኪድስ ነው የምንደውለው።
ምናሽ ይቆራረጣል ድምፅሽ
ከስቴንፎርድ ኪድስ ነው የምንደውለው። ስልኮትን ፌስቡክ ላይ አስቀምጠውልን ነበር።
እሺ እሺ አስታወሱ የልጅ
ድምፅሽ ምንም አይሰማም ቆረጠው
hello hello ይቆራረጣል።
አሁን ይሰማል እሺ ከስቴንፎርድ ኪድስ ነበር የምንደውለው።
እሺ እሺ
ሄሎ
ስልኩ ምንም መልሼ አይሰማም ልደውል፣ ይቅርታ መልሼ ልደውል።
እሺ